ምን? አዎ ጨፌ የታባቱ እስከዛሬ ስጨፈልቅ ነበር። ወሶ ጉድ ሄሎ ግራቦ ነው። እሺ ከቤት ዴሊቨሪ ነበር የምደውልልሽ ኦርደር ቼክ እንድታደርጊልኝ ፈልጌ ነው።
ምንድን ነው ያሉት?
በኦርደር ነበር ዘጠና ሰማንያ አንድ ሰባ ዘጠኝ ኦርደር ታዛችሁ ነበር አይደለ?
አዎ
ችፕስ የለም አሉኝ ብሎኝ ነበረ ድራይቨሩ።
እኮ ከሰላሳ ደቂቃ በኋላ ብሎት እኮ እሺ ብሎታል የደወለለት ወደ
okay ከዚህ በኋላ ሰላሳ ደቂቃ ማለት ነው።
አዎ አሁን ነው የመጣው ገና።
ስለዚህ በሰላሳ ከዚህ በኋላ ሰላሳ ደቂቃ ጠብቀን ይደርስለታል። ልጁ ይዞ ይወጣል ማለት ነው። በሰላሳ ደቂቃ ውስጥ ትሰጡታላችሁ።
አዎ አዎ እሺ እሺ፣ አመሰግናለሁ። ቶሎ